ማንሳት አልቻልኩም። hello ጤና ይስጥልኝ አቶ ሽመልስ። አብሮ ይስጥልኝ። እ ከዋሳ ጥገና ማዕከል ነው የምደውሉሎት። ቴፕ አስ- አስመዝግበውኝ ነበረ። ልክ ኖት። ይቅርታ አቶ ሽመልስ፣ ይሄ ቴፕ በእኛ ባለሙያ የሚሰራ አይደለም። አዎ አዎ የድሮ ነው አሉ። ይቅርታ
እሺ፣ እና ምን ይሻላል? ሌላ እንደው የምትጠቁሙን ወይም የሆነ እንትን ነገር ያለው?
የምጠቁሙት እንደዚህ ቦታ እም።
ያው ሴት ምናልባት መፍትሄ ሊገኝ ይችላል የሚል
ሰፈር አካባቢ የለም
የለም።
የለም።
እም።
እስቲ ጠይቄ ልንገሮታ።
እሺ፣ እስኪ እንደው እሺ እሺ አቶ ሽመልስ ይቅርታ። እሺ